እሺ እዛው ናችሁ? ልደውልልህ ነበረ።
ለማን ነው?
ሰላም ጤና ይስጥልን ቤተሰብ ቤት
withdraw ያልኩት ብር አልገባልኝማ።
እሺ ስንት ብር ነበረ?
ሶስት መቶ ብር ነበር ስደውልላት ወደ game ኡ ተመልሷል አለችኝ፣ ግን አልተመለሰም።
መቼ ነበረ?
አሁን ጠዋት ዛሬ
ዛሬ ነበረ ተስካ።
አ እሺ ቆይ check ላድርግ፣ ጠብቀኝ።
ያ አይደለም ቁጥሩ 29 ይሄ አይደለም። እሺ 29 00 00 25 27
አምስት 27 23 አይደለም 25 27 እሺ መደበር ያገኘው ሰሞኑን ስደውል ነው።
እወድሻለሁ ካልካት አልሰደብካትም። ወላሂ እወድሻለሁ በል። እወድሻለሁ።
ሞተር ተከልክሎ አጠቃል ሲሉ ይወቀም እኔ ክሷ ሌላ ትላታለህ።
ለነሽ ሞተር ተከልክሎ የሰውዬ ብቻ ነው አይሰሙ አዎ
ሀኒ
hello ያለ
አዎ 300 process ላይ ነው። አሳውቅላለሁ ለቻፓዎች። ትንሽ ጠብቀው። ስንት ሰዓት ነበር ያደረገው?
ጠዋት ወደ ሶስት ሰዓት ምናምን ጠዋት ነው ያደረገው?
እም።
እሺ በቃ አሳውቅላለሁ።
እና ልጠብ ምን ሰዓት ልጠብ
በቃ ትንሽ ጠብቀውና እስከ በኋላ ድረስ ታስገባለን። መልስ ተደውልልን።
እሺ።
እሺ መልካም ቀን።
የማንኛውም ወንድ